ሄሎ ሄሎ ጤና ይስጥልኝ ሰላም ነው?
አለ እግዚአብሔር ይመስገን ተቋረጠ።
አዎ እና ዜሮ ዜሮ አስራ ሰባት ስልሳ ሁለት PMA ዜሮ ዜሮ ስንት አስራ ሰባት ስልሳ ሁለት አስራ ሰባት ስልሳ ስልሳ ሁለት ሁለት እድሳት ነው የገባው?
አዎ ግን ቆየ ማለት አስደውሉም እናንተ መሰለኝ ብዙ ጊዜ ካ- ካለቀ በኋላ እሺ check አድርጌ ላሳውቀ
እኮ ማለት አሁን ታዘጊው አይቻልም
ይቆጥርብሃላ መስመር ላይ ከጠበቀኝ እኮ ማለት እንዴት እንዴት ታሳውቂኛለሽ እኮ በሌላ በስልሳ ቤትም ደውዬ ያሳውቃለሁ። ትንሽ ጠብቅ።
እሺ አስራ ሁለት ሰዓት ዜሮ ስምንት የመጨረሻው እሺ ይልኝ በእናትሽ እሺ እናቴ እሺ እሺ እሺ አመሰግናለሁ እሺ